ያው
ይሰማኛል
ይሰማል ወይ? ይሰማኛል። አዎ ሶስት order የሆነ አንድ order ላይ ሶስት ምግብ ያዝኩኝ። ቦርሳዬ ደግሞ ትንሽ ናት አይችልም።
order number ኡ ንገረኝ። እሺ
አርባ አራት ሰባ ሶስት
ስንት?
አርባ አራት ሰባ ሶስት አርባ አራት ሰባ ሶስት ስምህ ማን ነው?
አዎ ቶማስ ቶማስ አንዴ እስኪ ከፍትልኝ፣ ጠብቀኝ። እሺ ምግቡን አውጥተዋል እንዴ ቶማስ?
አላወጣሁም። አሁን ነው ገና ሁለት ደቂቃ አይሞላም።
እሺ ትጠይቅልሃለሁ። አንዴ ጠብቀኝ።
እሺ
ቶማስ ቶማስ አይወጣም ስራው ተብላል።
አረ ሁለት order ነው ያለኝ እኔ ያን አራት አምስት ምግብ አይችልልኝም።
ሌላም OK፣ እሺ
ትንሽ bag ኡን አልወሰድኩም። ሄሎ ሄሎ ቶማስ ይወጣልሃል? እሺ በስ በስ እሺ